ጤና ይስጥልኝ ቹቹ።
ሄሎ ሄሎ
ሄሎ አይሰማም?
ይሰማኛል። አሁን እንትን ነው ትላንትናም ደ- ደውዬ ነበርኩ እ፣ አንድ failed የምለው እንትን በ group refund እ፣ refund ብር አልተመለሰልኝም እስካሁን።
አው ዛሬ refund የምታደርገዋ ልጅ ስላልገባች ነው። ነገ እ።
refund እናደርግሎታለን። ይቅርታ በጣም
አይ ቆየ እኮ አንድ ሳምንት ሆነ። የኔ ብቻ ነው ከ group የቀረው የኔ ብቻ ስለሆነ
ሽንኩርት ነው ነበር አይደል fail ያደረገው?
አዎ
የ- አሁን በደወሉልኝ ስልክ ነው ሳቦኒ አዎ አዎ ሰባ የሰባት ኪሎ ለእርሶ ብቻ ነው ያልተመለሰው፣ ለሌሎቹ ተመልሷል።
ሰባት ኪሎ አይደለም ስድስት ኪሎ ሰባት ነው።
ሰባት ማለት ሰባት ሰባት ነው?
ሳይሆን ሰባት
አዎ አልተመለሰልኝም እስካሁን ሌሎቹ ግን ተመልሷል
እ ማለት አሁን እርሶ ነበሩ አይደለ creator እ እና የሌሎቹ ተመልሶ እንዴት የእርሶ ላይ መለስ ቻለ ብዬ ነው። ያው አጠቃላይ fail ሲያደርግ ለእያንዳንዱ refund እናደርጋለን።
አዎ ለእርሱ ግን የኔ አልተመለሰም ነው የሚሉኝ አይደለ?
አዎ እሺ በቃ ነገ check አድርጋ refund ታደርጋለች። እኔ ዛሬ እንደ አዲስ አስገባለሁ።
እሺ ትላንትናም ስለደወልኩት ገባች ነው።
refund እናደርጋለን አለችኝ። okay፣ እኔ እሺ ይቅርታ በጣም ነገ refund እናደርግልዎታለን።
እሺ በቃ ይዤልኝና እንዳትረሽ።
ችግር የለውም ችግር የለውም።
እሺ እሺ አመሰግናለሁ።
እናመሰግናለን። መልካም ቀን።
እሺ